ጤና ይስጥልኝ ቤት ቤት ረዴት ነኝ የምንረዳው
አዎ ወንድሜ
አቤት
ምን ይፈልጋል ታውቃለህ? የኔ account ኤ አስራ አምስት ሺህ አስራ አምስት ሺህ አስራ ስምንት ሺህ አስወጣ ግን እስካሁን አይወጥም። ምንድን ነው?
እ አንዴ ጠብቀኝ ቆይ
okay
hello አ ሰላም።
አ እሺ ሰላም፣ ምን ልርዳ?
እም፣ የኔ account ታውቃለህ?
እሺ ምን ሆኖብህ ነው?
አስራ ስምንት ሺህ አስወጣና እስካሁን አይወጥም። ምን ችግር አለ?
እሺ ቤት ቤት ቁጥርን ትነግረኛለህ?
ቤት ጎ- ቤት ቤት ቁጥር አዎ ንገረኝ፣ ስልክ ቁጥሩን።
አስራ ስድስት አስራ ስድስት
ስልሳ ሶስት ስልሳ ሶስት ዜሮ አንድ ዜሮ አንድ አስራ ሶስት
አስራ ሶስት ቴሌብር ቁጥር አስራ ስድስት ስልሳ ሶስት ዜሮ አንድ አስራ ሶስት ነው።
አዎ
እሺ
ይመጣል አይደለም?
አዎ በቃ አሁን ገብቶ ላልሽ check አድርጉት።
አሁን check ያደርጋል። በቃ ተው።
አዎ እሺ መልካም ቀን።
በቃ አዎ መጣ መጣ አዎ እሺ